ሄሎ
ሰላም ጤና ይስጥልኝ።
ሰላም ነው?
ነጂብ ጀበል ኖት።
አዎ።
ከዊ ፕላስ ድርጅት ነበር የደወልኩት። ከዊ ፕላስ ድርጅት ነበር የደወልኩት።
እሺ፣ የእኛን application አውርደው ተመዝግበው ነበር።
እሺ።
በአሽከርካሪነት ነው ወይስ በተጠቃሚነት ነው ያወረዱት የተመዘገቡት?
እ?
አሽከርካሪነት ነው ወይስ በተጠቃሚነት ነው የተመዘገቡት?
በተጠቃሚነት ነው
የተመዘገቡት በአሽከርካሪነት ነው ወይስ በተጠቃሚነት ነው?
በ- በ- በየትኛው ፕሌክሲ ላይ ነው?
እ እ?
በየትኛው ፕሌክሲ ነው
ዊ ፕላስ
ነው?
የተ- የተመ- የተመዘገቡት በአሽከርካሪነት ነው?
አይደለም፣ በ- በተጠቃሚነት ተጠቃሚ ኖት?
አዎ።
ተጠቃሚ ከሆኑ ዊፕላስ solution user ን በማውረድ እ፣ አገልግሎቶቻችንን መጠቀም ይችላሉ። በዛውም አሸናፊ የሚያደርጉትን referral code እሱ ላይ ማግኘት ይችላሉ። አሁን ግን እሺ፣ የ- እንደ- የተመዘገቡት ዊፕላስ solution provider ላይ ስለሆነ
እህ፣ provider ላይ አገልግሎት ሰጪዎች ናቸው የሚመዘገቡት።
OK።
ስለዚህ ዊፕላስ solution user ን ነው የሚያወርዱት ማለት ነው። አሁን
በ- እሺ፣ በምን ላይ ላውርደው?
ካፕ- ካፕ ስቶር ወይም ከፕሌይ ስቶር ላይ
ኦኬ። ምዬ ዊፕላስ ሶሉሽን ዩዘር
ዩዘር ኦኬ። ዊክላስ ዊክላስ እሺ፣ ዩዘር
ዩዘር ብለው በማውረድ አዎ
እሺ፣ ኦኬ።
መመዝገብ ይችላሉ። ከዛ አሸናፊ የሚያደርጉትንም ሪፈራል ኮድ እዛው ላይ ማግኘት ይችላሉ።
ኦኬ ኦኬ። እሺ እሺ።
እሺ፣ እናመሰግናለን።